ሄሎ ጤና ይስጥልኝ። ስፖርት ማስታወቂያ አረ እባክሽ ወደ ዘጠኝ ቀን ሆነው ከትላንት ወዲያም አመልክቼ ነበር የጎን እንትኑን የትኬት ቁጥሩን ምንም አልተለቀቀልኝም ብር። በዛኛው ቅዳሜ ተበላ። ዛሬ ዘጠነኛ ቀኑ።
እሺ ስልክ ልስጦትና እስቲ በዚህ ስልክ ይደውሉና ያናግሩት። ዜሮ ዘጠኝ እኮ እሺ ቆይ ዜሮ ዘጠኝ ሀያ አንድ
ቆይ እሺ አንዴ ሊያዝሽ ሰባ ስምንት ቆይ ቆይ ዜሮ ዘጠኝ ሀያ አንድ ሰባ ስምንት ሰባ ስምንት
አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት በዚህ ላናግራቸው።
አዎ ደውልና እናግረው እሱን እሺ እሺ